hello
hello ሰላም ጤና ይስጥልን። ቴሌቪ አዎ፣ እግዚአብሔር ይመስገን ሰላም ነው። የሆነ ትኬት እንትን እንትን ስትሉኝ ነበር።
ና ቴሌቪ game ነው።
አ
game ኦቹን ሲጫወቱ ደግሞ ብዙ ሽልማቶች አሉት።
እ እ እ
game ኦቹን ሲጫወቱ ሽልማቶች አሉት። ኮከብ ለጨዋታውን ለማግኘት ኮከብ ዘጠኝ ሰማንያ አምስት ምስላል ብለው ይደውሉ።
ኮከብ ስምንት ዘጠኝ ዘጠኝ ዘጠኝ ሰማንያ አምስት መሰላል
አ
እንደዛ ብለው ይደውሉ። አንድ ቁጥር ላይ ለመመዝገብ የሚል አለ።
አ
ሶስት ቁጥር ለመጫወት አ
ለመጫወትን ሲጫኑ ጥያቄና መልስ እድሎትን ይሞክሩ የሚል አለ። ጥያቄና መልስ በ coin ነው የሚጠቀሙት።
አ
እድሎትን ይሞክሩ የሚያሸልም ጨዋታ ደግሞ በትኬት ነው የሚጠቀሙት። ስልኮት smart ከሆነ በድረገጽ ገብተው መጠቀም ይችላሉ።
አይሽ እሺ እሺ፣ መልካም እድል። እሺ፣
እሺ፣ thank you
እሺ።